Hello Hello፣
Hello፣ አቤት።
እንዴት ነህ ካሌብ?
ሰላም ነው?
አለሁ እግዚአብሔር ይመስገን። ከሁዳ vehicle manufacturing ነበር የደወልኩልክ።
እ?
ከሁዳ ሳፊ ባጃጅ
OK፣ እሺ።
እ፣ ባለፈው ደውለክልኝ በእንትን ኢሷን ነበራ የፈለከው
አ እና discount ስላደረግን ምናልባት እ፣ እሱ ልንገርክ OK።
ብዬ ነው እ፣ ስንቷ ነው?
እ አሁን ቀንሷል?
ኤግዚቢሽን አለን
እ፣ እ፣ ጃሞ ሶስት ሀጃር light industry ውስጥ ስድስት መቶ ሀምሳ ሺህ ብር ሆኗል። እ፣ ግን discount ኡ የሚቆየው እስከ ሀያ አንድ ብቻ ነው ባዛሩ እስከሚያልቅ ድረስ ብቻ
OK።
ቅድና ፈለክ መግዛት ከፈለክ እ፣ ሀያ ሺህ ብር ትከፍልና
አ ሀያ አንድ በኋላ ስናስረክብ ደግሞ ስድስት መቶ ሰላሳ ሺህ ብሩን ትከፍላለክ።
OK። በቃ እ፣ እናስብበትና እነግርሻለሁ።
እሺ መልካም ቀን።
እሺ።